ወይ teach እግዚአብሔር ይመስገን። እንዴት ዋልሽ? አዎ ታሪኩ ሳና ቆይ አንዴ teach hello ታሪኩ ወይ ስማኝማ በሁለት PC ነው አይደለ እንትን እያልክ ያለው
በሁለት PC ማለት በሁለት PC ማለት እ፣ በ- ይሄ በ- ሁለት PC ላይ ነው login የተደረገው አይደለ አ ስለዚህ ይኸውልህ በ converter ካልሆነ አ እሺ አይልም ኬብል ካልገዛክ ማለት ነው ስለዚህ ምን ታደርጋለህ መሰለህ በአንዱ ብቻ እየሰራልህ ባለው ቲቪ ብቻ ተጠቀም እሺ በሁለቱም አያመጣልም WiFi ክ slow ስለሆነ
okay ከእንደ ከብሩኬ ጋር ተነጋግረን ነበረ። እንደዛ ሰለማይሆንልኝ እኮ ነው።
አይ አይመችም ቦታው እንደዚህማ አቀማመጥ።
አይቻልም ለዛ ነው ብሩኬም አለኝ አይ በቃ በሁለት ስለሆነ እየተጠቀመ ያለ አይሆንም ብሎኛል
okay እኔ ብሩኬን ላናግረው።
አዎ እ- ብሩኬ እንካ እንዴት ላዋራው እያለኝ ነው ታሪኩ
hello hello።
ወ- ወይ ብሩኬ እሺ አባቴ።
እ
አ ለካ ሁለት እንትን ራሱ ስለሆነ ራሱ ነው የዘጋው፣ እኛ አይደለንም። እኛ እሺ።
መዝጋት ነው አንችልም።
እሺ አሁን ምን ነው ይቻ
ምን ይሻላል? አሁን እኮ ወደ ቲቪ ብቻ ነው ልወስድ ያለኝ።
አ አይሄድም። በቃ ልክ እንደዚህ ሲሆን ሁለት የራሱ እንትን አይደለ የራሱ user አይደለ እ ለዛ ነው። እሺ
okay አሁን ምርጫ የለንም።
አ እንደዛ እስኪ እየቆየ ምናምን ሞክረው እየከፈተ እሺ እሺ እንደዛ ነው።